ሴትዮ አንስተው እኔ እንኳን አልተሳሳትኩም።
Hello ጤና ይስጥልኝ። ከቢጃ ኢትዮጵያ ነበር የምደውለው።
ምን አልሽኝ? ናት ከቢጃ ኢትዮጵያ ነበር የምደውለው።
እኮ ቢጃዬ
አሁን ሌላ ሰው አናግረውኝ ነበረ። በዚህ ያው ድራፍት እኮ አልመጣልን ማውቀሻል። አረ
አዎ እኮ እሱን እያስመዘገቡኝ ነበር እና ተቋረጠባቸው መሰለኝ። ሌላ ሰው ነበር እያናገረኝ የነበረው።
እ
ሌላ ሰው ነበር እያናገረኝ የነበረው አይደል? ደንበኛችን አዎ እኔ ሰጥቼው ነው ስልክ እኔ አላቻለኝ።
ነው አይደለ? እሺ።
አዎ አይ ድምጾት ያው ትናንትናም የለም ዛሬ ደግሞ ጊዮርጊስ ጊዮርጊስ የለው ቤቱ እኮ ትናንትም የለም ዛሬም እንግዲህ የለም። ይኸው ትላንትም ዛሬም ይመጣል ብለን ነበር አልወረደላችሁም።
እስካሁን እ ትላንትም ዛሬም አልወረደላችሁም።
አልወረደም። በቃ ቤቱ ባዶ ነው።
ሁለቱ እየጠበቃችሁት ነበር።
እየጠበቅነው ነበር ግን በቃ አልመጣም። ትናንትም ስንጠብቀው ቀረ። ዛሬም ይኸው እሺ ደንበኛችን የእርስዎን ስም ልቀበሉት አንዴ።
እሺ እንትን ትልናለሽ?
አዎ መዝግቤ ላስተላልፍላችሁ።
እሽማ እሺ እሺ እሺ እሺ ስሞትን እናቴ ይንገሩኝ።
አመሰግናለሁ። እሺ፣ ስሞትን እሺ፣ ይንገሩኝ አመሰግናለሁ።
ደንበኛችን። ስሞትን ይንገሩኝ ደንበኛችን ይሰማዎታል?
እኔ አዳነች አዳነች እሺ አዳነች ማ አዎ አዳነች አዳነች ማ
አዳነች በሽር በሽር በሽር አዎ እሺ በዚሁ ስልክ ቁጥር ለያዘው በደወሉበት
እሺ ይሄን ስልክ በቃ ይዤዋለሁ ያንቺን በዚህ ስልክ ልመዝግበው ደንበኛችን
እሺ ያንቺን ስልክ ይዤዋለሁ በቃ ደንበኛችን እሺ ማ።
ይሰማዎታል?
እ በዚህ ስልክ ልም- ልመዝግበው በደወሉበት
አዎ መዝጊብ የራሴ ነው የራሱት ነው አይደል? እሺ እሺ እሺ።
ደንበኛችን ጥያቄዎትን መዝግቤ አስተላልፍልዎታለሁ። ሌላ ምረዳት ነገር አለ?
ሌላ ምንም ነገር የለም በቃ እሱ ነው እሺ ደንበኛችን ጥያቄዎትን አስተላልፍልዎታለሁ።
የትራፊክ ችግር ነው እንጂ በቃ ሌላ ነገር የለብንም
እሺ ስለደወሉ እመቤቴ።
እናመሰግናለን። መስተንግዶ ላይ ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ መቤት እሺ አመሰግናለሁ እሺ